ቀን ያስጎነበሳል እግዚአብሔር ያነሳል እግዚአብሔር ያነሳል የሰው ፍቅር ያልቃል ያንተ ግን ይዘልቃል አንተ ግን ይዘልቃል ቀን ያስጎነበሳል እግዚአብሔር ያነሳል እግዚአብሔር ያነሳል የሰው ፍቅር ያልቃል ያንተ ግን ይዘልቃል አንተ ግን ይዘልቃል ተጥሎ ነበረ መርዶክዮስ በአደባባይ መርሳት በማይችሉት በጌታ አይኖች እስከሚታይ የጌታ ቀን መጣ የንግስናው አዋጅ ሳወጀ ለካስ ቤተ መንግስት ዙፋን ነበር የተዘጋጀ የሚያነግሰው ይመጣል የሚያነግሰው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና ጌታ እኮ ነው አክብሮት በምስጋና ቀን ያስጎነበሳል እግዚአብሔር ያነሳል እግዚአብሔር ያነሳል የሰው ፍቅር ያልቃል ያንተ ግን ይዘልቃል አንተ ግን ይዘልቃል ከእናቱ ማህፀን ዕውር ሆኖ የተወለደው ከሰዎች መካከል በጉድለቱ የተወገደ ኢየሱስ አገኘ በምራቁ አይኑን አበራ በደስታ ዘለለ እኩል ሆኖ ከሰዎች ጋራ የሚያነግሰው ይመጣል የሚያነግሰው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና ጌታ እኮ ነው አክብሮት በምስጋና ቀን ያስጎነበሳል እግዚአብሔር ያነሳል እግዚአብሔር ያነሳል የሰው ፍቅር ያልቃል ያንተ ግን ይዘልቃል አንተ ግን ይዘልቃል አባቱ የረሳው ለንስና የሚያነግሰው ይመጣል የሚያነግሰው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና ጌታ እኮ ነው አክብሮት በምስጋና ቀን ያስጎነበሰን እግዚአብሔር ያነሳን እግዚአብሔር ያነሳን የሰው ፍቅር ያልቃል ያንተ ግን ይዘልቃል ያንተ ግን ይዘልቃል ይጠብቃል እንጂ እስኪወጣ ዳግም ፀሐይ ዮሴፍ ንጉሥ ሆኗል ጊዜው ሲደርስ በግብፅ ላይ አብረኸው ተሽጠ ክብርና መንገዱ ሰፋ ለሸጦ ጨካኞች አደረከው መድኃኒት ተስፋ የሚያነግሰው ይመጣል የሚያነግሰው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና ጌታ እኮ ነው አክብሮት በምስጋና ቀን ያስጎነበሰን እግዚአብሔር ያነሳን እግዚአብሔር ያነሳን የሰው ፍቅር ያልቃል ያንተ ግን ይዘልቃል ያንተ ግን ይዘልቃል ቀን እጅግ ቢከፋ የሚወዱን ፍቅራቸው ቢያልቅም የዚህ ዓለም ኑሮ ቢያስመርረን ብንጨነቅም ብርሃንን ለብሰን ሰማያትን እንወርሳለን ሁሉን እናልፍና ከጌታ ጋር እንነግሳለን። የሚያነግሰው ይመጣል የሚያነግሰው ሹመትና መወደድ የለም ከሰው ዋጋ ከፍሎ ያቆመን በልልና ጌታ እኮ ነው አክብሮት በምስጋና ቀን ያስጎነበሰን እግዚአብሔር ያነሳን እግዚአብሔር ያነሳን የሰው ፍቅር ያልቃል ያንተ ግን ይዘልቃል ያንተ ግን ይዘልቃል ቀን ያስጎነበሰን እግዚአብሔር ያነሳን እግዚአብሔር ያነሳን የሰው ፍቅር